hello ጤና ይስጥልን ቤት ቤት ሰላም እንደት ነሽ?
እግዚአብሔር ይመስገን።
አለሁ እንትን ከፍቶልኛል ኳሱ ፌቨን ሰላሳ ሶስት የሚለው ላይ ብር ሙሉልኝ
ምን አልከኝ? ይቅርታ
ብር እንድትሞሉልኝ ነው።
ማን ልበል? agent ነህ?
ሰለሞን ነኝ። አዎ እሺ እሺ ሰላም ብር እንዲሞላልህ ነው።
አዎ okay እሺ ፋይናንሶችን አናግራቸው ያለክ ስልካቸው
አለኝ። አዎ በቃ እነሱን አውራቸው እሺ። ወይ እነሱን ደግሞ አሸንፎ ነው?
ቴሌግራም ላይ አዎ ስልክ እንትን ካልሆነ ቴሌግራም ላይ ኦኬ፣ ቴሌግራሙ ላይ ልግባ።
አዎ የእነሱ ላይ የእኛ ላይ ሳይሆን የእነሱ አቤት ቤት አይ- ቴክስት አድርጊልኝ። ስልካቸውን ከይቀጣ ጋር አስቸግር።
እሺ ችግር የለውም ሰለሞን አዳማ አይደል?
አዎ እሺ